hello hello ሰላም ጤና ይስጥልን cyber electronic service
አዎ እሺ ከዊፕላስ solution ነበር የምደውለው
እ እ ከዊፕላስ solution ድርጅት ነበር የምደውለው
እሺ ዊፕላስ solution provider ላይ አገልግሎትን ለመስጠት ተመዝግበው ነበር
አዎ ነበረ አዎ አሁን ላይ application ኑ online ስለሆነ አገልግሎት መስጠት ስለጀመረን እንዲሁ እርሶም ኦንላይን ሆኖ ስራዎትን እንዲሰሩ ለመጋበዝ ነው የደወልኩት
እሺ እሺ እሺ እንዲሁም ደግሞ እ፣ ሰ- የተለያዩ አገልግሎቶች አሉን ዊፕላስ user የተሰኘ application አለን እንዲሁ ለተጠቃሚዎቻችን እርሶም ተጠቃሚ ሆነው ሌሎች electronic service ኦች አሉ ወይ የሚለውን ወይም የታክሲ አገልግሎት ከፈለጉ ዊፕላስ solution እሺ።
user የሚል app አለን እሱን አውርደው register አድርገው መጠቀም ይችላሉ ማለት ነው
እሺ እሺ እሺ አመሰግናለሁ አመሰግናለሁ መልካም የስራ ቀን ይሁንልዎት እሺ እሺ እሺ መልካም ጊዜ እሺ